hello ጤና ይስጥልኝ።
ጤና ይስጥልኝ። ከቢጃ ኢትዮጵያ ነው። ተቋረጠ።
አዎ ተቆረጠ። ይህን ቤት ቀጣ እሺ፣ የእርሱን ስም አልበል።
ላመስግን በላይ ይባላለሁ። ያ- የ- የአበሻ በላይ ወንድሟ ነው።
እሺ፣ ቤቱ የት አካባቢ ነው የሚገኘው?
ከቃሊቲ ገብርኤል ወረድ ብሎ
ቃሊቲ በቃሊቲ- ገብርኤል።
ገብርኤል አለ። ከገብርኤል ፊት ለፊት ፖሊስ ጣቢያ አለ።
እህ፣ በእሱ ትንሽ ወረድ ብሎ በቀኝ መስመር በኩል ማለት ነው። almost ወደ ሁለት መቶ ሀምሳ ሜትር ይሆናል ከዋና አስፋልቱ ማለት ነው።
እሺ፣ ለመኛ ሰሜን ወሎ።
ጥያቄዎትን መዝግቤ ወደ ጥገና ባለሙያዎች በጣም አስተላልፋለሁ። ይመጣሉ።
አመሰግናለሁ። እግዚአብሔር ሌላም ረዳዎች ነገር አለ?
በቃ አመሰግናለሁ። እኔም እግዚአብሔር እሺ፣ ስለ ደወሉ እናመሰግናለን።
እኔም አገልግሎት በጣም ያሉትን አመሰግናለሁ።
ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኔም